ሄሎ
ሄሎ ጤና ይስጥልኝ፣ ኢብራሂም ነው ጤና ይስጥልኝ። አቤት እ ምደውለው ከ We Plus Solution ነው እ እ?
ከ We Plus
We class We ከዛ Plus እሺ፣ We Plus እሺ፣ እ ድርጅት ሲሆን አንድ app develop አድርጓል እና እዛ እሺ፣ እሺ፣ ከአምሳ በላይ እ ድርጅቶች እ ወይም service የሚሰጡ እ እንትኖች አሉ እና አንደኛው የእናንተ አይነት service እ category ሲሆን እ ኦንላይን ላይ በ free ነው፣ ምንም ክፍያ የለውም እና እዛ ላይ ተመዝግባችሁ ሱቃችሁንም ለማስተዋወቅ እዛ ላይም እንድትገበያዩ ይረዳችኋል እና እዛ ላይ እንድትመዘገቡ ነበረ ፈቃደኛ ከሆናችሁ።
app ነው website ነው።
አዎ app ነው።
okay እኮ ያው መጀመሪያ link ኡን ና review አድርገው ከዛ ልላክልኝ
እሺ እ ላኪልኝ እና በዚህ ስልክ ወይ link link ኡን ላኪልኝ። አዎ አዎ link ኡን አውቃለሁ።
ልክና እሺ አዎ፣ ከዛ አይቼው እነግርሻለሁ።
እሺ በቃ አመሰግናለሁ። እሺ።
thank you